ጤና ይስጥልኝ አሪፍ ነኝ ማለት ነው። ባኮምን ልርዳዎት?
ቅድም እንትን የቴሌግራም ቁጥር ያልሽው እንትን አይልም እና ነገርየውን ደግሞ እንትን አላልሽ።
ም- ማን በሚል ስም ነበር ያናገሩ ደንበኛችን?
አይዲድ
አይቢድ አዎ።
አይቢድ። እሺ አይዲድ ይዞ- ደንበኛ።
አይዲድ
እሺ ምኑ ቴሌግራሙን አልሰራ ያሉት?
ቴሌግራም አሁን እንትኑን ልልክልሽ ነበር የትራንዛክሽኑ የሲቢኢ ብሩን እንትኑ ስልክ ቁጥሩን message።
በትክክል ጽፈውታል?
message ስንት ነው? ዜሮ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት አይ፣ እንደዚህ ዩኤስ ብላ ቅርቷል።
እሺ በዚህ ሞክሩትና ድጋሚ ካስቸገሩት ሌላ መፍትሄ እንፈልጋለን።
ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ዜሮ አንድ ዜሮ አንድ ሀምሳ አምስት እሺ ዜሮ አንድ ሀምሳ አምስት አዎ ደንበኛችን በዚህ ቁጥር ይሞክሩት። ሌላ ምረዳውት ነገር አለ?
ቆይ ቆይ አይ በቃ በዚህ ነው አይደለም እልክልሻለሁ አሁን አዎ በዚህ ይላኩልን። ከነገሩ መረጃ ጋር ያይዘን እኛ ሪፖርት እናደርጋለን።
የጃምቦ ቤት ቁጥር አለሽ የእነሱ ጃምቦ
እኛ አሪፍ ፔዮች ነን።
አዎ የጃምቦዎች አይ ያላችሁ ቁጥራችሁ
እ፣ እኔ የለኝም መረጃው። ምናልባት website ኣቸው ላይ ወይም እዛ የሚጫወቱበት ላይ ያገኙት ይሆናል።
እሺ አሁን እልክልሻለሁ እሺ ደንበኛችን፣ ሌላ ምረዳውት ነገር አለ?